ጤና ይስጥልኝ ዶንኪ ቲዩብ hello hello ሰላም አይሰማም?
ይሰማል። እንዴት ዋሉ?
ቴሌግራም ላይ ልኬ ነበር በሁለቱም ቁጥር ማለት ነው።
ምን ነበር የላኩት?
ልጅ ለመጠቆም ድንቅ ልጆች እንዲቀርብ
እሺ ልከው ከሆነ ያው በታየ ሰዓት ይደወልልዎታል።
አዎ ለ- እ ብዙ ጊዜ ሆኖታል። አምስት ቀን ምናምን ሆኖታል ከላኩት እና ቴሌግራም እንትን ነው እና account ስልኩን የሚያውቁት ከሆነ ይንገሩንና እንመዝግበው እ ወይ ደግሞ ያው ብዙ መልዕክት ስለሚገባ ባዩት ሰዓት ይመለስልዎታል።
አዎ አምስት ቀን ስለሆነ ነው እና በሁለቱም ሲም ነው የላኩት በሁለቱም ቁጥር
በየትኛው ቁጥር አስራ አንድ አስራ አንድ በሚለው አይደለም አዎ ዜሮ ሰባትም በሚለው
በዜሮ ሰባት ቤት ማለት ነው። እ ስለዚህ ያው ይ- ይታያል እንደ እርስዎ በጣም ብዙ ሰው ስለሚልክ እ ያው በታየ ሰዓት ይመለስልዎታል ማለት ነው። እንግዲህ የእጹብ ድንቅ ልጅ ከሆነ የትም አይሄድም።
እሺ እና ወይ ደግሞ ደግሞ አድራሻውን ካገኙ እ ሙሉ ስሙን የቤተሰቦቹን ስልክ ቁጥር ካገኙ ደውለው ያስመዝግቡ።
አይ እንትን ነው ቲክቶክ ላይ ነው ያየሁት እና share ነው ያደረኩት okay
እና ቴሌግራም ላይ ብቻ ትንሿን ኑኑ ነች ወይስ ሌላ መጣል? ትንሿን ኑኑ ነች በቲክቶክ ስሟ አይ አይደለም ሌላ ህጻን ልጅ ነው ሶስት አመት ልጅ ሌላ ነው ስለዚህ ያው ሰራ በታየ ሰዓት ይመለስልዎታል
አዎ ቆይቻለሁ ከላኩት ግን
እኮ አምስት ቀን አሉን።
አዎ
እሺ እሺ ያው እንዲመልሱ አሳውቅልዎታለሁ ቴሌግራም check እንዲያደርጉ።
okay እሺ እመቤት እናመሰግናለን። መልካም ጊዜ ነው።